ሲክብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል። ምንድነው ነገሩ ጭር ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያሰበሽ? አንቺ ደሃ ሀገሬ እናቴ በዚህ ማን ያስታውሰሽ? እስቲ ከራሴ ልጀምር ወቀሳ ምን ሰራው ለአገሬ ልጠየቅ ልነሳ እስቲ ሁላችን ያብከንክን ይቆጭን ከራብ ስደት ሌላ ምን ታሪክ አቆየን? ገና ሀገር ማለት ትርጉሙ አልገባንም። የባንዲራ ኩራት ብሎ አልተረዳንም። እንደ ታሪካችንን እንደ ጥንት ቀደምት ሆይ ለአንድነት እንጣር ወገኖቼ በርቱ። ወንዝ እያለሽ አልለማሽም፣ ልጅ እያለሽ አልተጦርሽም። ውለታሽስ ይሄው ነው ወይ ሀገሬ ሰው አልዳሽ ሆይ ሀገሬ ሀሳብ ያጣሽ ሆይ ሀገሬ ልጅ አጣሽ ሆይ ሀገሬ ሰው አጣሽ ሆይ ሀገሬ ሀሳብ ያጣሽ ሆይ ሀገሬ ልጅ አጣሽ ሆይ አንደኛው ሲክብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል። ምንድነው ነገሩ ጥሩ ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ እናቴ ዛሬ ማን ያስታውስሽ? አንቺ ደሃ ሀገሬ ኢትዮጵያን እዚህ ማን ያስብሽ? እስቲ ከራሴ ልጀምር ወቀሳ ምን ሰራሁ ለአገሬ ልጠየቅ ልነሳ እስቲ ሁላችን ያብከንክን ይቆጭና ከራብ ስደት ሌላ ምን ታሪክ አቆየን? ጦርን አላከበርንሽም፣ ወልደሻል ጦርንሽም ወንዛለሽ ሀብታምነሽ አላለማንሽም ናትፊ ልጆችሽን ይቅር በይ ሰብስቢን ጣን ኢትዮጵያ እናታችን ማሪን አትርገሚን። ወንድ እያለሽ አልለማሽም፣ ልጅ እያለሽ አልተጦርሽም። ውለታሽስ ይኸው ነው ወይ ሀገሬ ሰው አጣሽ ሆይ ሀገሬ ሀሳብ ያጣሽ ሆይ ሀገሬ ልጅ አጣሽ ሆይ ሀገሬ ሰው አጣሽ ሆይ ሀገሬ ሀሳብ ያጣሽ ሆይ ሀገሬ ልጅ አጣሽ ሆይ ሀገሬ አጣሾ